Hello. ፍሪጅስቶን ሰው ፍሊንስቶኑን ነው የምንረዳውት።
እንትን ነበር office ኣችን ነበር office ኣችን ገርጂ ቦሌ ልደታ ለኔት ይቀርቦታል።
ቦሌ ቦሌ ሀያት ሆስፒታልን ያውቁታል?
እ ሀያት ሆስፒታልን ሀያት ሆስፒታል አዋቋል።
አዎ፣ ከሱ ጎን ዛሀብ ሆቴል አለ። ከሱ ፊት ለፊት የኛ office አለ። ከዚህ በፊት ቀጠሮ ነበሩት?
አይ አልነበረኝ።
Okay፣ የቤት መረጃ ፈልገው ነው?
አ Okay፣ እሺ። ስሞትን ማን ልበል አማዴ አማኑኤል። እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
ማስታወቂያ እንትን ላይ ቲቪ ላይ ቲቪ ላይ። እሺ፣ ዛሬ ይችላሉ መምጣት?
አ እሺ፣ እሺ፣ ይምጡና ይደውሉልን ከጠፋቦት።
እሺ ቦሌ አያት አያት ሀያት ሆስፒታል ጎን ዛሀብ ሆቴል አለ። ከሱ ፊት ለፊት ወይንም ከሞይንኮ አጠገብ
ወይ ኮተቆ ሞይንኮ አጠገብ እሺ እሺ።